ሰላም ጤና ይስጥልኝ ምሽት ቤት
ሰላም ነሽ?
እግዚአብሔር ይመስገን።
ሲስተር ትናንትና ሁለት ሶስት መቶ ዲፖዚት አደረግ ከዛ Deposit?
አሁን አይገብ አው አይገባም የና አካውንት ቴክስቱን ላክልን ልከልናል።
በላ ላክለ በቴሌግራም ቼክ አደረግ እልክ አክሲ
ጠብቀኝ አንዴ።
ሄሎ ጤና ይስጥልኝ።
አዎ sister አቤት
ትናንትና ሶስት መቶ deposit አደረግ ከዛ ገና አይገባም የኔ account
እ፣ ወደ Best Bet ገቢ ለማድረግ ብለህ
አው ከዛ አልገባልህም።
አው አይገባም ከቴሌ ብር ነው ከ CBE ብር ነው?
CBE ብር በቃ እሺ። ከ CBE ብር የተላከልህን message እና
message ላከለ አሁን check አደረግሽ hello ስካንደር speaking from the Best Bet is your message ማን ነው ስምክ?
ስም የእኔ ስም አዎ የቴሌግራም ስምክ
ኢልካስ ኤ ኢልካስ ኤ።
አዎ እሺ የት አለ message ኡ ኢልካስ?
ኢልካስ check አደረግሽ ይሄ ነው ብዙ ሶስት መቶ- መቶ ብር የሚለው ነው?
አዎ እሺ CBE number ህስ?
እ CBE CBE number።
number ክ ዜሮ ዘጠኝ አስራ አምስት ሰባ ሶስት ሰባ ስምንት ሰማንያ ነው?
አዎ እሺ በቃ ኢልካስ check እናደርገውና ቴሌግራም ላይ እንጽፍልሃለን። እሺ
እሺ እሺ እሺ፣ እሺ